ሄሎ ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው?
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን።
ዶንኪ እንትን ላይ የሚለው- ለመቅረብ ፈልጌ አዎ እንትን ላይ ለመቅረብ ፈልጌ ነበር የኔ ምን?
ታሪክ ላይ
የአንድ ሰው የአንድ ሰው ህይወት ላይ ታሪክ። አዎ ከዚህ በፊት እንኳን በ- በሌላ ጉዳይ ቀርቤ ነበር እና በተለያየ ጉዳይ ግን የአንድ ሰው ጉዳይ የሚለው ታሪክ ላይ አልቀረብኩ።
እም፣ እሺ ስሞትን ይንገሩን። እሺ ጌታቸው ታደለ
እሺ፣ ስልክ ቁጥር ይሄኛው አሁን የደወሉበት ነው።
ከሌላ አለፍሽ ስልክ ቁጥር
ዜሮ ዘጠኝ ሰላሳ አንድ
አርባ አምስት ስልሳ ሶስት ሰባ ስድስት ሰባ ስድስት አዎ፣ የሚለውን ይሄም ይሄ ነው የያዘው ግን ሞሪያኛውን ስለምጠቀም
እ? ምን አሉኝ? ድምፆት ያለሽ?
ይቆራረጣል።
ተጨማሪው ስልክ ልስጥሽ
እሺ ዜሮ ዘጠኝ ሰላሳ አንድ
ዜሮ ዘጠኝ ሰላሳ አራት ሰላሳ አንድ ሰላሳ አንድ እሺ ሰላሳ ስምንት
ይቅርታ ድምፁ ይቆራረጣል በጣም ዜሮ ዘጠኝ ይሰማኛል።
ሰላሳ አንድ እሺ ሰላሳ ስምንት
ሀያ ስምንት ሰላሳ
ሰላሳ ስምንት ሰማንያ አራት ዘጠና አራት
ሰማንያ አራት ዘጠና አራት አዎ
እሺ ከየት ነው የደወሉልን አድራሻዎት?
አድራሻ እዚህ አዲስ አበባ
እሺ እ፣ እንደውልልዎታለን።
እሺ እቴ፣ አመሰግናለሁ እሺ እናመሰግናለን። መልካም ቀን ሰላም ይሁንልዎት።
ዋሉ።
እሺ እሺ።